ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለብደው
መቶ ብር እያለው አካውንቱ አልሰራልኝ
ምንድን ነው የሚሉት
ቴሌግራም ላይ ልኬልሽ ነበረ በእንትን በዜሮ ስድስት መጨረሻው ስሞቱ ማን ልበል ጌታቸው
በስልክ ይንገሩኝ ጌታቸው የላኩበትን
ጌታቸው ንጉስ በዚህ ስልክ ነው የላኩት ዜሮ ዘጠኝ ስልክ በዚህኛው ሀያ የኔ ሶስት ቤቱ ሰባ ሰባ
ሰባ አርባ አርባ
ሰማንያ ስምንት ስልሳ ሰባት
ሰማንያ ስምንት ስልሳ ሰባት ተሾመ አዎ።
በንቲ በሚለው ነው
ጌታቸው አይልም
ጌታቸው የለም
ማን ነው የሚለው ተሾመ ባንቲ ነው የሚለው
ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ሰባ አርባ
ሰማንያ ስምንት ስልሳ ሰባት አዎ እኮ ተሾመ ባንቲ ነው የሚለው እና ደግሞ አዲስ ነገር የላኩት ነገር የለም እዚህ ላይ
መቶ ብር አለው ላዩ ላይ እምቢ አለኝ ልቆርጥ ስል ቴሌግራም ላይ ላኩልን ብለነውታል አይደል ደንበኛችን ቴሌግራም ላይ ላኩበትን ቁጥር ይንገሩኝ
በዚህ አሁን በደወልኩት
ምንም የተላከ ነገር የለም አሁን በደወሉት
እንዴ ሚሚ ነው የሚለው ደግሞ የአሁኑ ስልክ እ ሚሚ ነው የሚለው የአሁኑ ስልክ አዎ ሚሚ የ- የ sister ስለሆነ በሷ ነው የላኩት hi ብዬ ልክ ልክ ይሉታለሁ አሁን hi ባልኩበት ይላኩ እሺ እሺ